hello ሰላም ጤና ይስጥልኝ ChipChip
hello hello
እንትን ምንድን ነው ዘይት create አድርጌ ነበር ትናንትና ማለት ነው።
እሺ ቅድም ደውዬ ነበረ። በእርግጥ ግን የሆነ notification መጥቶልኝ ነው።
አዎ በዚህ ዛሬ ቁጥር ነበር ይመጣል እንዴ? አዎ በዚህ ቁጥር እሺ check ላድርግሎት ሲሳይ በሚለው ነው አዎ
okay በማን ነበር ያዘዘ
እ አይ እኔ ነው ራሱ።
create ያደረኩት። አዎ እና አንደኛው ተመላሽ ሆኗል፣ አልመጣም ነበረ።
okay ያው ሁለቱም ተቀብለዋል አይደለም ሁለቱም አዎ ቅድም ተቀብለዋል።
ደውለው ነበር አዎ አዎ ደስ ይላል ለነገ ነበረ።
አስገብቼ ይሎታሉ ነገ ነው የሚረከቡት አሀ ነገ ነው እንዴ?
አዎ ነገ ነው የሚወጣው ዛሬ የገባው ነው።
complain
እሺ። አይ የ notification ደርሶኝ ስለነበረ ዛሬ ከሆነ ብዬ ነው።
አዎ እሺ። አስኪና እሺ መልካም ቀን